hello hello hello የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገዛሉታል ኮከብ ለማቋረጥ ነው እሺ መስመር ላይ ይጠብቁ እስኪ አንዴ እሺ ተቋርጦልታል እሺ